Hello Hello
ወይ
voucher code ኡን አይቼልህ ነበር እና ወደ ያወጣኸውና ያስገባኸው ወደ ራስህ ቁጥር እኮ ነው።
ነው እንዴ?
አዎ ወደ ራስህ ነው የላከው።
እንትን ፈልጌ ነበር like ማጫውትበት እም፣ እሱ ስለማይችል ሚኪ ማስገባት ኢንተርኔት ስለሌለው እሺ
እ፣ እና እንደዚህ እያደረግኩ ለመጠቀም ነበር ነው ያሰብኩት። ከ account ከራሳ እ፣ ታዲያ- personal account አለ አይደለ? አሁን በዚህ ቁጥር ከከፈትኩት እሺ ከእሱ withdrawal ወደ voucher አድርጌ
እም፣ እ፣ admin ላይ depo- እንትን deposit ለማድረግ
Okay። እና voucher code ኡን ተጠቅመህ እዚህኛው ላይ ለማድረግ አልሞከርክም?
አ እንደዛ ሳደርገው ነው አሁን ያልሽኝ እንግዲህ ወደ ራስህ ነው ግን የገባው ይሄ።
በእውነት አዎ ቆይ እስኪ አንዴ ከዛው ቁጥር ጠብቀኝ።
ወደዛው ቁጥር አዎ ከዛ ቁጥር ወደዛ ቁጥር ነው ያስገባው አስራ ስምንት ዜሮ ሶስት አስራ አምስት ስልሳ አንድ
በእውነት እውነት እሺ፣ አንዴ መልሼ ደግሜ ልሞክረው።
እስኪ አዎ ማለት ወደዚህኛው ሞክረው ወደ አድሚነህ ማለት ነው እሺ እሺ